hello ሰላም ጤና ይስጥልኝ ቤት ቤት
አሁን ብር ብታስፋብኝ ብዬ ደውዬ ነበር።
ምን አልከኝ?
ብር ጎደለብኝ እና
ብር ጎደል ጠፋብኝ።
አዎ account ላይ እሺ
እና ደውዬ ነበር እና ጠይቄ ነበር። አሁን የተሰጠኝ ቁጥር አልገባልኝም፣ እኔ አለ አልወሰድኩም ነው የሚለው።
አይ እኛ የገባልን ወደዛ ቁጥር ነው። እሺ ማን ነበር ብላ ያወራች ልጅቷ? ልጅቷ ያወራችክ ማን ማ- ማን ነኝ ብላ ነበር?
አላ እስቲ ይልኝ አንቺ ዜሮ ዘጠኝ አስራ ሁለት
እሺ
ዘጠና ስድስት እህ
ዘጠና ስድስት እህ
ዘጠና ሀምሳ አራት
መቼ ነው?
አሁን ቅድም መቶ ብር ወሰዱብኝ።
አይ ያው ሰርቀውክ ስለሆነ መቼም አው ሰርቀንሃል አይሉህም እና
አ- አ- አይ እንዴት እንደወሰዱ ነው ግራ ገባኝ ነኝ።
ያው password ህን አይተውክ እኮ ነው። ደግሞ በ voucher ኧረ ነው በምንም- የወሰድክ፣ ከማይገኝም ራሱ መስሏቸው በ voucher ነው የወሰድክ። normal ኡ አ- withdrawal እዛ ራሱ ስልክ- አይደለም። በ normal ኡ withdrawal ራሱ አይደለም።
wow በ voucher እዛ ስልክ ቤት ቤት ይጠቀማሉ እነዛ ስልክ።
ቆይ ልልክ፣ እሱን check ላድርግልህ እስቲ እሱን check አድርግልኝ። ሴት ነበር ያዘችው።
እስቲ ቆይ ዜሮ ዘጠኝ አስራ አምስት ምናምን የሚል ቁጥር ነው የተነገረ።
ዘጠኝ አስራ አምስት አዎ ኦ፣ ቆይ አንዴ አዎ አላቸው። እሺ
ዜሮ ዘጠኝ አስራ አምስት እስቲ ደግመሽ ንገሪኝ።
ዜሮ ዘጠኝ አስራ አምስት እም፣ አስራ አራት ሰላሳ አንድ ዜሮ ስድስት
አስራ አራት ሰላሳ አንድ ዜሮ ስድስት አዎ አዎ አዎ
ይጠቀማሉ አለ ቤት ቤት።
ገብቶላቸው አዎ ገብቶላቸው ተጫውተውበታል። እሺ game
እሺ እዬ እሺ አባቴ እሺ አመሰግናለሁ።
ስለደወልክን አመሰግናለን። መልካም ምሽት።
እም።